ጤና ይስጥልኝ አክስቴ ደህና ኮምልዛው
ትራንስ እንትን ዊዝድሮ አድርጌ በአሪፍ ከቤስት እሺ ቴሌግራም ላይ ላክልኝ ብለኝሽ አንቺ ትዩኝ አላውቅም ልኬልሽ ነበረ እሺ ማን ልበል ስሞትን ልመያችን ገዛኸኝ አሁን- ገዛኸኝ
አሁን አስመዝግቤ ነበር እሺ ሁለት ሺህ ብር ዊዝድሮ ነበር ያሉን በሀያ ሁለት
በትክክል ቀኑ እንደዛ ነው አ- እሺ ደንበኛችን እኛ ጋር አላገኘነው እያየንሎት ነበር ወደ እኛ አልገባም ተቆርጦቦታል ከ betting account ዎ ላይ እንዴ ያው
እሺ ደንበኛችን betting ኦቹን አናግረው ነበር
እነሱ ወደ እናንተ መሩን
እሺ ወ- በእኛ በኩል አላገኘነው ደንበኛችን እንደገና ወደ ምናልባት እነሱ እንትን- በሆነ ድጋሚ ያናግሯቸው እነሱ
እሺ እሺ ሌላ ምረዳውት ነገር አለ